ጤና ይስጥልን። ቤት ቤት ረዴት ነው የሚለርዳው
በእናትህ ሰላም ነሽ?
ሰላም ነው በእናትህ የሆነ ችግር አለ ውንድሮስ ላይ
እ
ውንድሮስ ላይ እሺ
በቤስት ቢል ላይ ሳንቲም ሳንቲም ላይ እና ማ- ማታ እ- እ፣ ቁጥር እነግርሃለሁ። ይሄ አይደለም ሌላ ቁጥር ነው። ዜሮ ዘጠኝ በፕሮሰስ ላይ ሆኖብህ ነው አዎ ዜሮ ዘጠኝ ዜሮ እሺ፣ አምስት እንትን ስለሆነ ነው እሺ እ፣ እ?
ያን ብቻ አይደለም ትንሽ system ስላስቸገራቸው ነው system እንደተስተካከለ ይገባልሃል እሺ ቁጥር ልንገረው እሺ ንገረኝ ዜሮ ዘጠኝ ዜሮ እ፣ ዜሮ አምስት ዜሮ ዘጠኝ ዜሮ አምስት ሰማንያ ሰባት ሰማንያ ሰባት ሰላሳ ስድስት ሰላሳ ስድስት
ሰላሳ ስድስት አለሽ አይደለም አ እንደገና ደግሞ ሰማንያ ሰባት ሰማንያ ሰባት እሺ አዎ፣ በእናትህ በእናትህ አ- አ- አ- አስተላልፈዋ እሺ አሳ- አሳ- አሳውቃቸዋለሁኝ ለሳንቲም ቤ
ስንት ጊዜ አስደውለ ስንት ሶስት ጊዜ ምናምን አስደውለ አ system ትንሽ ስላስቸገራቸው ነው እሺ
እሺ የምጠበቀ ነው እሺ